ብር አየር ላይ ተይዞብኝ ነበር። እስከ አልገባልኝም። check እንድታደርጉልኝ
ማን ልበል? የቴሌግራም ስሞቱ ቴሌግራም ላይ ልከውልን ነበር።
ቴሌግራም አውርቻት ነው። በር ወር ሆኖ ነው እስካሁን መልስ አላገኘም።
ወር ሊሆነው ነው።
አዎ፣ በፈረንጆች በአራት ነው ተይዞብኝ የነበረው። ዛሬ ሰላሳ አይደል? ቀኑ ማለት ነው።
እሺ የቴሌግራም ስሞቱ ማን ልበል?
ሳለ አምላክ
አላምላክ አዎ
በአማርኛ ነው እንዴ?
ሳለ አ- አይ በእንግሊዝ ሳለ ብቻ ብለሽ ትችላለሽ።
ንገረኝ ስ- spelling ኡን።
S A L E
አለ የሚለው ብቻ ነው።
አዎ
አይ ይሄኛው ይመስለኛል። የጨዋታ እንትን ብቻ ነው የላክልን
እ
የጨዋታ ቲኬት አይ- ቲኬት cou- coupon ID ብቻ ነው የላክልን።
ስልክ ቁጥርም ልኬያለሁ።
አይ ኩፖን አይ ሳለ ይሄ አይመስለኝም። ስልክህን ወይ ንገረኝ እስኪ።
ዘጠና ሰላሳ ስድስት የቴሌግራሙን ነው አየር ላይ የተያዘበት የቴሌግራም የቴሌግራሙ ዘጠና ሶስት ሰላሳ ስድስት
ዘጠና ሶስት ሰላሳ ስድስት ሰባ ሶስት ሀምሳ አንድ
dot dot dot ነው። እሺ user name ኡ እንትኑ የ- ሳላም ላይ አይደለም።
እሺ እሺ እሱ ላይ ልኬዋለሁ እንትኑን ስልክ ቁጥሩን እና transaction history ውን ልኬዋለሁ።
እሺ የሁለት ሺ ስምንት ሀምሳ ነው።
አዎ አዎ
እሺ check እናደርግለታለን። እሺ
ይሄን ያህል ጊዜ ሲቆይ ጊዜ ነው እንጂ እሺ check እናደርጋለን። አሁን ድጋሚ እንዲታይሎት አደርጋለሁ።
መልሼ ልደውል ወይስ ምን? ቴሌግራም ላይ ባወራቸው መልስ አይሰጡኝ።
እሺ ቃ እንዴ
እሺ
ይቅርታ ደንበኛችን ችግር የለም።
እሺ አሁን አስተላልፌለታለሁ እና አሁን እንዲታይለት አደርጋለሁ። እሺ አሁን አይቼዋለሁ።
እሺ እሺ፣ አመሰግናለሁ።
እሺ መልካም ቀን።
እሺ ለሁሉ